ሄሎ ሄሎ
ጤና ይስጥልኝ።
አብሮ ይስጥልን። አብሮ ይስጥልን። የትኬት እየተሸጠ ነው ወይስ ቆሟል? በንግድ ባንክ ትኬት እየተሸጠ ነው፣ ግን ለመቼ ነው የፈለጉት?
እ ለ- ለምን ሄሎ አቤት፣ ወጌሻ ነው ያሉት?
ምን አልሽኝ?
የወጌሻ ነው ያሉት?
አይ የእንትኑ okay፣ የኮሜዲ stand-up comedy stand-up comedy ዘጠኝ ሰዓት ዘጠኝ ተና እናቆም እንጨርሳለን ብለናል።
ንግድ ባንክ ከመክፈል እና ኦንላይን መመዝገብ ይቻላል አሁን ኦንላይን መመዝገብ አዎ፣ እንትን ላይ ይመዝ- እ፣ የመጨረሻው ቪዲዮአችን ላይ link አለለው።
ሊንኩን ሊንኩ ላይ- አገኘሁት። ከዛ አሁን የ transfer ኡን ፎቶ ነው ማስገባው።
አይ link ኡ ላይ register አድርገው አዎ ፎቶ ማስገባት ይችላሉ። እዛ ላይ እዚህም ሲመጡ ሊያሳዩን ይችላሉ ትኬቱን ስንሰጡ።
እሺ እ፣ ዛሬ ስለዚህ አስራ አንድ ሰዓት ነው የሚጀምረው። ቀደም ብለው አስር ሰዓት ምናምን ቢመጡ ጥሩ ነው ትኬቶችን ለመያዝ።
እሺ እሺ። ስለዚህ አሁን መክፈል እችላለሁ branch ላይ አይደል?
ምን አሉኝ?
ቅርንጫፍ ላይ መክፈል እችላለሁ አይደል?
hello አቤት ቅርንጫፍ ላይ መክፈል እችላለሁ አይደል? ሞባይል ምን አሉኝ?
ባንክ ስለማይሰራ
እ፣ አሁን